ሰላም ጤና ይስጥልኝ። ቪዲዮ ኢትዮጵያ ሳንቲ ነኝ። እባክዎት የምንደርሰው ሌላውማ ባለፈው ጊዜ እዚህ ቡልቡላ ሰማች።
እሺ፣ ሌላው ሄሎ፣ አይሰማም ደግሞ አዎ ይሰማል ማሽን እንትን ብሎብኝ ልከሽልኝ ነበረ እነ ቴዲን ማለት ነው።
እሺ፣ እና ጌጅ ያስፈልገዋል ብለው ሪፖርት አድርገው ይሰራል ተብሎ ነበር። እስካሁን ግን መቶ አልሰሩልኝ አልመጡም።
መተው ከ- አይተውት ነበር የሄዱት።
አዎ ቴዲን መቶ አይቶታል፣ ልጁ መቶ አይቶት ይሄ ጌጅ ያስፈልገዋል ብለው ለእነማን ደፍረው ደውለው ነበረ።
እሺ፣ እሺ ደንበኛችን ቅሬታዎትን ድጋሚ አሁኑ አስተላልፋለሁ። ከዛ በኋላ ተመልሰው እንዳልመጡ በተቻለው ፍጥነት መተው ያስተካክላሉ።
አዎ አይ እነሱ ሳይሆን ይኸውልሽ ማሽኑ የግሌ ስለሆነ የግልሽ ነው። ግን የግሌም ቢሆን እኔ ቅዱስ ጊዮርጊስ ብቻ ስለምሰራበት ይቀየራል ነበር ያሉት። መልሶ ደግሞ ይኸው ገባ። ቅዳሜና እሑድ ራሱ ስራ አልሰራውም።
እሺ፣ የድርጅቶት ስም ምንድን ነው? እ፣ ስሙ ሸማች ያውቁታል ነው ቦሌ ክፍለ ከተማ ነው።
አዎ ቦሌ ወ- ቦሌ ቡልቡላ ሸማች እድገት ሸማች ማለት እሺ፣ የ- የእርሶን ስም ይንገሩኝ፣ ሙሉ ስሙን።
ጽጌ ጫካ ባለፈው ነግሬሽ
እሺ፣ አዎ ድጋሚ እየመዘገብኩሎት ስለሆነ ነው።
እሺ።
እሺ ደንበኛችን አሁን ያሉትን ሀሳቦትም ሙሉ በሙሉ ወደ maintenance ወደ ጥገና ክፍል አስተላልፋለው በተቻለው ፍጥነት መጥተው ይሰራሉ፣ ያስተካክላሉ።
እሺ እናቴ እሺ።
ሌላ የምረዳውት ነገር ይኖራል?
ይሄ ነው በቃ። አሁን እኮ የሰርኩት ይሄ ነው። ስራ ስራ ቆምኩኝ ማለት ግራፍ እኔ ደግሞ ቅዱስ ጊዮርጊስ ብቻ ስለምሰር እሺ በቃ ስራ ቆም ያለው ቅዳሜና እሑድ ደንበኛ።
አልሰራም።
እሺ ደንበኛችን ሀሳቦትን ሙሉ በሙሉ አስተላልፍ ያለው ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።
እሺ።